ሄሎ
ሀሎ
ሰላም ጤና ይስጥልኝ። ቴሌ
የቴሌዮን coin አሸናፊ ሆነዋል የሚል text ገብቶልኝ
አ እድሎትን ሲሞክሩ coin ኦች ያሸንፋሉ። ባገኙት coin ጥያቄና መልሶችን መጫወት ነው። online reward ስለሆነ ወዲያው ነው ወደ ስልኮት የሚገባው።
okay በ online ነው ጨዋታው?
እዛው game ኡ ላይ አሁን ሲጫወቱ የነበረበት ቦታ ላይ እድሉን ይሞክሩና ጥያቄና መልስ አለ።
እሺ መርጠው መጫወት ነው።
እና የሚመጣልኝ ጨዋታ አለ?
አዎ ጥያቄና መልሶች አሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ነው እድሎትን ሲሞክሩ የነበረው።
አዎ አሁን ደግሞ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር አለ እድሉን ይሞክሩና ጥያቄና መልስ እድሉን ይሞክሩ የሚለውን ይጫኑ።
እሺ ማለት አገልግሎቱ ምን እንደሆነ ግልጽ ስላልሆነልኝ ነው።
የቴሌቪዥን game ነው። game ኦችን ሲጫወቱ እየተዝናኑ የሚሸለሙበት ጨዋታ ነው። ሲጫወቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። እድሎትን መሞከር ነው እርሶ ትኬት ሲያገኙ እድሎትን ሲሞክሩ አሁን የዘረዘርኳቸው ሽልማቶች አሉ።
እሺ እሺ